ጤና ይስጥልኝ ሁሉ ስፖርት ነው ባኮም ልርዳው
አሁን ደውዬ የነበረ ቴሌግራም ስልክ
እሺ
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ስድስት ቴሌግራም የምጠቀምበት የመደብኩበት አይደለም ስልሳ ስድስት
ሰላሳ እሺ ዘጠና ሁለት ስልሳ አምስት
ዜሮ ዘጠኝ ስልሳ ስድስት ሰላሳ ዘጠና ሁለት ስልሳ አምስት አዎ።
እሺ አንድ ጊዜ ጠብቅ። እሺ ተላልፎሎታል። መልሱን ስናገኝ እናሳውቆታለን።
እሺ አመሰግናለሁ።
እሺ